Hello hello hello
Hello
ወይ የቅድስት ቆይ አንድ order ነበር አርባ አምስት ስልሳ ስምንት አርባ አምስት ስልሳ ስምንት ስልሳ ስምንት ምን ሆነ?
ለሳሙኤል አስገቢለት በእናትሽ አይ እንደዚህ አናደርግም።
አይደለም እንደዚህ ከ- ትተናል።
መተው ሳይሆን እኔ ከጎሮ አሁን ገና እየመጣው ነበርና አይሆንም።
ሮ- ሮ- የሚያስወስድ ሮ- ከሆነ አይ- ልጠይቅልህ።
እሺ አስወጭልኝ በእናትሽ ከጎሮ ገና አሁን- አሁን መምጣት ነው።
Order ነበር ንገረኝ። ትምጣ። ቆይ እሷ አንዴ ን- ስንት አልከኝ? order ነበር
Order ነበር እሺ መሲ
አርባ አምስት ስልሳ ስምንት
አርባ አምስት አርባ አምስት ስልሳ ስምንት አ ጠብቀኝ ቆይ አንዴ። አ፣ በላሽ? አ። Hello
ወይ አሸናፊ አይወጣለትም ስራው ተብሏል። እሺ
ኧረ በማርያም ከጎሮ አሁን መ- መጥቼ እኮ ሌላ order አልሰራውም ከጎሮ መምጣቴ ነው አይወጣልህም ስራው አይደለም አይወጣልም ሳይሆን ከጎሮ መምጣቴ እኮ ነው ሌላ order ይኸው አርባ አራት ሀያ ዘጠኝ check አድርጊው ካል- ካላመንሽ ማለት ነው ኮኒ እኮ ይልክ ነገርኩልህ እኮ እዛ አይወጣለትም ይስራው ተባልኩኝ።
እሺ ሌላ ሰው ይግባለት እሺ ከጎሮ መጥቼ ማርያም ወሮባ ሳይደርስ ነው የገባልኝ ከጎሮ አሁን ገና እየመጣሁ እኮ ነው አርባ አራት ሀያ ሶስት ካላመንሽ ሌላ order ም አልሰራውም ጨርሼ ገና እየመጣሁ
Hello ወይ
እ፣ ለማን ነው እሺ ያልከው?
ለሳሙኤል ሳሙኤል ሳሙኤል ማ
ሳሙኤል ሳሙኤል ማለት ሳሙኤል ማ እ?
ሳሙኤል ዳ- ሳሙኤል ዳንኤል
ሳሙኤል ዳንኤል
አ።
ጠብቀኝ አንዴ ቆይ አንዴ እሺ እሺ
Hello ወይ ለሳሙኤል ዳንኤል ይገባል እሱ የማይሰራው ከሆነ ግን አንተ ላይ ነው complete የሚባለው
እሺ ማውጣታችን እሱ ይሰራለሁ እያለ እኮ ነው ወይ እኮ ማውጣት ለሳሙኤል አርባ አራት ዳንኤል ሀያ ሶስት ከጎሮ አስገባዋለሁ አልኩኝ እኮ ለሳሙኤል ዳንኤል ይገባለታል እሺ አስገብለት እሺ እሺ